እንዴት ዋሉ? ኃይለ መስቀል ነው።
አዎ እሺ የምደውለው ከዊፕላስ solution የሚባል ድርጅት ነው።
እሺ ዊፕላስ በቅርቡ አንድ app develop አድርጓል እና እዛ ውስጥ ከሀምሳ በላይ የሚሆኑ service ይይዛል። አንደኛው ደግሞ የእናንተ አይነት የሚሰጡ service ነው እና እዛ ላይ ያለ በነፃ እንድትመዘገቡ ነው። ክፍያ የለውም። እዛ ላይ promote እንድታደርጉ የእናንተን store ነው ፈቃደኛ ከሆናችሁ እንድትመዘገቡ ነው።
ቦታው የት ነው?
የምትመዘግበው በ app ነው።
ለበለጠ መረጃ ለበለጠ መረጃ ምናምን ለበለጠ።
ከፈለግን እሺ እ፣ በአካል ብንመጣ ደስ ይለናል።
እሺ ጉርድ ሾላ ጉርድ ሾላ ከሳህሊተ ምህረት አዎ፣ አዎ፣ ወደ ታች ወደ ባጃ ክሮስ መውሰጃ አካባቢ አዎ።
አስናቀ ማተሚያ ቤት ማስታወቂያ
okay፣ ከሱ ፊት ለፊት አለ
okay።
እና እሺ ትመዘገባላችሁ ነው link ልላክ እንምጣና እንትን እንበለው መጥተን እንየውና ያው ዝም ብለን ሳናውቀው ከምንገባ እሺ
መጥተን ጓደኞችም አሉ።
እሺ
መቼ እንምጣ? ቅዳሜ ቀን እንምጣ ወይስ
ነገ መምጣት ትችላላችሁ
ነገ ቢሮ ምናምን ስራ አለን። ቅዳሜ ቀን ቢሆን ደስ ይለናል።
እስቲ እንጃ ቅዳሜ የሚገቡ አይመስለኝም okay ሰኞ ምናምን አይመቻችሁ እሺ። ወይ ቴሌግራም ካለው እሺ፣ ወይ ቴሌግራም group አለው እሺ፣ ልየው group ካለው በቃ እሺ ሰጣቸውና ያሳውቀዋል ወይ ስልክ ቁጥሩን
እሺ፣ እሺ።
እሺ አመሰግናለሁ ኧረ ችግር የለውም።
መልካም ቀን እሺ